ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቤት ማታ ብር አውርጄ ማለት ነው።
እሺ withdraw አድርገህ ነው አዎ እና አልገባልኝም። ቅድም አናግሬው ደግሞ ይለቀቃል ትንሽ ቆየለኝ እስካሁን አልተለቀቀልኝም።
እሺ አንዴ መስመር ላይ ጠብቀኝ እሺ
እሺ ቶሎ በይ። በጣም ይጨርሳል ብር ደግሞ
ቤተሰቤት Hello አቤት ብር አውርጄ ማታ አልገባልኝም።
ስንት ብር ነበር ሶስት መቶ ብር ቤት ቤት ስልክህን ንገረኝ ዜሮ ስምንት እሺ
ሰባ ሶስት ሰባ ሶስት ሀምሳ አንድ ሰላሳ ዘጠኝ ስንት ብር ነበር ያልከኝ ሶስት መቶ ብር እሺ መቼ
ማታ ትናንት ማታ ማታ ማታ ቀን ቼክ ላድርግልህ
እ?
ጠብቀኝ ቼክ ላድርግልህ ኦ፣
እሺ process ላይ ነው እሺ ያለው ከ SantimPay ዎች ጋር ላ contact ላ ታደርጋለህ ስልክ ልስጥህ እ?
ከሳንቲሞች ጋር contact ታደርጋለህ ስልክ ልስጥህ process እነሱ ላይ ነው ጋር- ያለውና እነሱ ጋር ነው የሚመለከተው እ፣ አይ process ላይ ነው ያለው እና እስከ በኋላ ይስተካከላል ስላሉ ጠብቅና ይገባልሃል። ግን እነሱን contact ማድረግ ከፈለግ ስልክ ልስጥህ።
እሺ ስንት ነው
ዘጠና ሶስት ስልሳ ላይ ደውልላቸው።
እ፣ ዘጠና ሶስት ስልሳ ላይ አዎ አዎ።
አይ፣ አይ እሺ መልካም ምሽት።